ጤና ይስጥልኝ። በስፔስ ቤቲ ነው የምንረዳው።
hello ጤና ይስጥልኝ።
ሰላም።
ብራችን ዛሬ ላይገባ ነው ማለት ነው። እስካሁን አልገባልንም።
ምን ነበር? ይቅርታ።
እንትን Best Bet በልቼ ነበረ። ወደ ቴሌብር ልኬ ምንም pending ነው ቀረ።
በዚህ ስልክ ነው?
አዎ በዚህ ስልክ ስንት ብር ነው?
ሶስት ሺህ ሁለት መቶ
አዎ ትንሽ withdrawal እያስቸገረ ስለሆነ ነው። ለ SantimPay already አሳውቅልህ አሳውቀብልሃል። እኔ ድጋሚ አሳውቅልህና ይገባልሃል። እሺ ዛሬ settle ያደርጉታል።
አይ ሻይ ከጠዋት ጀምሮ የደወልኩ ነው እናሳውቃለን ያሉ ምንም እስካሁን ምንም የለም ብዬ ነው።
አዎ እንዳልኩ ትንሽ withdrawal ስላስቸገረ ነው። እነሱ settle እያደረጉት ነው። ይስተካከልና ይገባልሃል። ተደውል ነው። አመሰግናለሁ።